ሰላም ጤና ቤት።
እሺ አይ ማታ ብዙ ሰው አድርጌ እስካሁን ድረስ አልገባልም።
በዚህ ስልክ ነው አባ?
አዎ
እሺ ወይኔ ነው።
ሄሎ
ሄሎ ቆይ አንዴ። ስንት ብር ነው?
እ ሶስት ጊዜ ነው አንድ ሺህ ከዛ አንድ ሺህ እንደገና አዎ process ላይ ነው እያሳየኝ ያለው እና ለቻፓ አሳውቀናል። ትንሽ ጠብቀን እሺ።
እሺ ቆይ ወይም ደግሞ አንዱን back ብታደርግልኝ cancel ማድረግ አይቻልም?
መመለስ አንችልም አባቴ፣ አንዴ process ላይ ስለሆነ ከእኛ side ወጥተዋል። በቻፓ side ስለሆነ የቀረው እነሱ approve ሲያደርጉት ይገባል። እሺ
እሺ መቼ አሁን ዛሬ ያስገብታል?
አዎ ዛ- ብዙ transaction ነው የላክንላቸው አዎ ልከንላቸው እንግዲህ ያስገቡታል።
እሺ እሺ አባቴ መልካም ቀን።
አመሰግናለሁ።
እሺ አባ